ጤና ይስጥልኝ ልስጥዎት ነው እባክዎ የምንወደው
ጤና አብሮ ይስጥልን። እንትን የእሁድ ስፖርት ቴሌብር application ኑ እንትኑ እሺ link ኡ deposit ላይ ብር ለማስገባት ላስገባ ነበር እና customer ነበርኩኝ አጣሁት።
እሺ ስልክዎት ይሄ ነው?
አዎ አሁን የደወሉበት ስልክዎት ነው አይደለ?
አሁን የደወልኩበት ስልክ ነው።
እሺ technical ችግር አጋጥሞን ነው ይስተካከላል። እንደውልልዎታለን።
እ እስከ መቼ? ዛሬ ነገ?
ያው እሱን እርግጠኛ መሆን አንችልም ግን እንደውልልዎታለን።